ሀሎ ጤና ይስጥልኝ ጉዳይ
ሰላም ጤና ይስጥልኝ እንዴት ነህ?
ሰላም ቢኒያም እባላለሁ።
አማኑኤል እባላለሁ እንዴት ነህ ቢኒያም?
እሺ አማኑኤል ሰላም ነው።
አለና last time ከተደወለልኝ እኮ ወደ አስራ ሶስት ቀን ሆነኝ እና እንዴት ነው ቢሮአችሁ ይሄን ያህል ወረፋ በዝቶበት ነው እንዴ? እ?
አ- መልሰን አልጠራኖትም። ያው እ በምን ሙያ ነበር የተመዘገቡት?
እኔ በአስጠኝና በተጨማሪም ደግሞ በሴልስ በሴልስ። አዎ አሁን የተመዘገቡትን መጥራት ጀምረን ነው ቦርድ እያደረግን ነው።
Okay ስለዚህ እንደውለን እንጠራውታለን። ትንሽ ታገሱንና ይጠብቁ።
አ- አይ ምንም አይደለም ምንም አይደለም እሺ
እሺ እሺ check ላድርጋችሁ ብዬ ነው እሺ፣ እየሰራን ነው፣ እንጠራውታለን። መልካም ቀን።
በጣም ጥሩ በጣም ጥሩ ደህና ዋልሽ እሺ